hello መሲ እንዴት ነሽ? hello አለሁ እግዚአብሔር ይመስገን። እንዴት ነህ?
አስራ አራት ዜሮ አምስት
አስራ አራት ዜሮ አምስት ምን ነበር?
እ ከገርጂ ገባብኝ በእናቶች
ስምህ ማን ነው?
እ
ስምህ ስምህ ማን ነው?
ጸጋብ ነኝ ጸጋብ ነኝ
ጸጋብ፣ ሌላ order ይዘሃል ከዚህ ውጭ?
አልያዝኩም ገርጂ ጨርሼ መጥቼ ፖሊስ ስደርስ ከዛ ስቧል
እሺ፣ ቀይዘሽ ጸጋብ፣
ወይ
እሺ ይወጣልሃል።
እሺ።